መናወት ስንሻለ አንጀቴና ልቤ ያውተቼልሻለ የኔ አካል የኔ ሆነሽ መናወት ስንሻለ አንጀቴና ልቤ ያውተቼልሻለ በሐሳብ ብረጋ የኔ ዓለም ብቃጠል ብቀዝም የኔ ዓለም የመውደድን ብርሃን የኔ ዓለም የፍቅርን ውቃጥም የኔ ዓለም ከአንቺ ትንፋሽ በቀር በምንም አልቆርጥም ሕይወት ዘሯን ዘርቶ የኔ ዓለም ሐሳቤን አግዛኝ የኔ ዓለም ፍቅርን ፍሬ አፍርቶ የኔ ዓለም ዛላሽን አስይዛኝ የኔ ዓለም ለእኔ ህህ ብትይ የኔነትሽ ገዛ ደሜን ባልቆደት የናያማ ከወንድም ከከትሽ የናያማ ከአንጀቴም በማዘል የናያማ ባልሆን እንደናትሽ የናያማ ከኔም ሆድ በፍቅር ተቀምጥሾልን እንደገነት ሕይወት ተቀርጾበት የኔ አይናማ ተስሎበት ልኩ የኔ አይናማ ከውበት ቅበት የኔ አይናማ ከቁንጅና ይስርኩ የኔ አይናማ የማይጠፋ እምነቱን ተኳኩሎ ለፍቅር ባንቺ በኩል የኔ አካል የኔ ሆነሽ ምን አወርስሻለሁ አንጀቴና ልቤን ያውተቼልሻለሁ የኔ አካል የኔ ሆነሽ ምን አወርስሻለሁ አንጀቴና ልቤን ያውተቼልሻለሁ መዘንጊያም ቀን የለሽ የኔ ዓለም አትርቂም ካሳቤ የኔ ዓለም ዙሪያው ይጨልማል የኔ ዓለም ሳጣሽ ካጠገቤ የኔ ዓለም በስራዋን ሰዓት አይረሳሽም ልቤ ጭንቀትና ሳብን የዓለም አርፎ ለመተንፈስ የዓለም በመውደድ መስክም ላይ የዓለም ፍቅርን ለመናፈስ የዓለም ቃልሽ መዓዛ ነው ለደከመ መንፈስ ከጎኔ እንዳላጣሽ የናናማ የኔን ውለተኛ የናናማ ማፍቀርና ማመን የናናማ ይቋጩልለኛ የናናማ እኔም ባንቺ በቃኝ ሰው ለመውደድን አልደክም እንዳግመኛ ሕይወትሽ ተሰርቆ የናናማ እስኪ ወድቅም ክንዴ የናናማ አብረው ይቁረሱና የናናማ ሆደሽና ሆዴ የናናማ በምድር መደሰቱ ልቶም እየጎነለላል በምድር መደሰቱን ምልቱን ይሆነልላ በምድር መደሰት ምልቱን ይሆነልላ በምድር መደሰቱን ምልቱን ይሆነልላ በምድር መደሰት ምልቱን ይሆነልላ